ሄሎ
አሎ ጤና ይስጥልኝ።
አብሬሽታን
መኪና ትገዛላችሁ ይታያል። የመኪና መሸጫ ጣሉ መሸጫ አዲባባ መኪና መሸጫ
እኮ መ- መ- ትገዛላችሁም ነው
ምን አይነት መኪና ነው ያለክ?
ዲዛይር እና ኮምፓክት
አዎ ይዛሃቸውና እና ወይ እናሸጣለን፣ ለትርፍ የሚመቸን ከሆነ እንገዛሃለን። መስቀል ፍላወር ናዝራ ሆቴል ፊት ለፊት። እሺ